ይሳሳል ደረትሽ በይትርኝ ቀልቤ ስዚያው ቀረ አወይ ደጀን ማዶ አባይን ተሻግሮ የጎጃም ልጅ ወዶ በይትርኝ ውበትሽ ውበትሽ ጠራይ ልጅነትሽ ያጡት መቀመጫው ያሳሳል ደረትሽ ልጅቷ ልጅቷ በእናቷም ባባቷ ፋኖስ ነይ ለቤቷ ጮራ ነው ደረቷ ልጅቷ ድምቀቷ መናፈቄ ሰምተሽ በዝና በዝና ጥሬ ስፈሪና በዘብድ ያውቁና እስቲ ጥርኝቴ እጣትሽ ናፍቆኛል በአንቺ የታመሰ ሰነፍ ቆሎ አምሮኛል በአንቺ የታመሰ ሰነፍ ቆሎ አምሮኛል በአንቺ የታመሰ ሰነፍ ቆሎ አምሮኛል ኦሆይ ደማሙ ደማሙ ደማሙ እየው ደማሙ